ጤና ይስጥልኝ ሁሉ ስፖርት ነው ባኮ የምንረዳው
ዊትሮ ብዬ አ- እንትን አላለልኝም።
ምን
ወደ ባንክ አልገባልኝም።
ልከዋል ቴሌግራም ላይ
አዎ ቆየ አንድ አራት አምስት ቀን ሆኖታል።
እሺ የስልኮትን ንገሩኝ ቴሌግራም ላይ
ዜሮ ዘጠኝ እሺ ስልሳ አምስት አሁን በደወሉበት ነው አይደለም ቴሌግራም የላኩት እሺ ስልሳ አምስት ስልሳ ዘጠኝ እሺ
ዘጠና ዘጠኝ ዜሮ አራት
ይህናው የሚለው ነው
አዎ ይንዋቅ
እሺ ትንሽ የሲስተም ችግር አጋጥሞ ስለነበር ነው በድጋሚ እናስተላልፍሎታለን ሲስተካከል እናሳውቆታለን አሁን ሲስተሙ እየሰራ ስለሆነ እናሳውቆታለን
እሺ እሺ